Hello ጤና ይስጥልኝ ቤስት ቤት
ጤና ይስጥልኝ ሰላም ነው?
ሰላም ጤና ይስጥልኝ እንዴት አመሸ?
አለሁ ደህና አመሸህ?
እግዚአብሔር ይመስገን።
ከ account ኤ ላይ አሁን deposit አድርጌ ነበር ያው withdraw ማለት ነው።
Okay withdraw ነው?
withdraw
እሺ ጠብቀኝ አንዴ።
አምስት ሺህ ብር ከዚህ ሳይሆን ከሌላ account ላይ ነው።
እሺ ጠብቀኝ።
እሺ
ጤና ይስጥልኝ።
አቤት ምን ነበር ቀጣ?
account ኤ ላይ withdraw withdraw አድርጌ አልገባም account ኤ ላይ የተፈልገው ማለት ነው።
እሺ አል- ያው ከቤት ቤት account ላይ ቆርጦ ወደ ላካ account አልገባልህም?
ቆርጧል። አዎ ቆርጧል። አምስት ሺዋን ቆርጦታል።
እሺ።
የሆነ ቁ- እዛ ላይ እንትን ነው ብዬ እሺ፣ ቴሌግራም ስጻጻፍ አልተግባባንም። እስቲ እንትን okay፣ ላይ እሺ የቤት ቤት ቁጥርህን ንገረኝ።
የዘጠኝ ሀያ አራት ሀያ አራት ሀያ ሀያ ዘጠና ሰባት ሰላሳ ስድስት
እሺ አምስት ሺህ ብር ነው።
አዎ እሺ፣ እሺ፣ ትንሽ ጥሪ ጠብቀኝ፣ አራት ሺ መስመር ላይ።
ምናምን ብር አለው። እሺ እሺ እሺ። Hello አቤት ለቻፓ ነው የላከው አይደለ? ቻፓ የሚለውን ነው የመረጥከው ካሉት አማራጮች ውስጥ አዎ እሺ የለ- ይሄኛው ትንሽ ሊዘገይብህ ስለሚችል በዚህ ቁጥር ቴሌ ብር አለህ እንዴ? በቤት ቤት በከፈን የለኝም የለኝም በዚህ በዛ ብቻ ነው የለህም?
ያለኝ ይሄኛው ብቻ እዚህ ነው ጨውት ያለህ?
ነው እም።
በቃ እሺ confirm አደርገዋለሁ። transaction ኡን confirm ስላልተደረገ ነው ያልገባልህ፣ ግን ትንሽ ሰዓት ሊወስድ ይችላል። ጠብቀው እሺ ትንሽ እሺ confirm ይችላል።
አዎ፣ ለምንድን ነው confirm የሚፈለገው? ማለት አንዴ እንትን ሲል- አዎ።
ሲወስድ አሁን ከኔ confirm አያስፈልግም። ያው password ነው የምነግረው።
የቤት ሲሆን እንትን ነው ይኸውልህ፣ አሁን ብዙ ጊዜ እንደዚህ ብሮች ምናምን እየተሰረቁ ስላስቸገሩ በ account ኦች hack ምናምን እየተደረጉ እንደዚህ እሺ።
ደውለው confirm እስከሚያስደርጉ ድረስ confirmation ይጠይቃል። ለዛ ነው እስከሚስተካከል ነው እንዲህ fix ተደርጎ እሺ እሺ እስከሚስተካከል እሺ እሺ ቀሽ confirm አድርጌዋለሁ። ወደ ዜሮ ዘጠኝ ሀያ አራት ሀያ ዘጠና ሰባት ሰላሳ ስድስት ነው ይላል።
አዎ እናቴ ወንድም ያው አገኝ ወደ ፋሲል በዛብህ። እሺ ትክክል በቃ ትክክል።
እሺ፣ እሺ ትንሽ ጠብቀው ይገባል። እሺ አይ ወላሽ ደግሞ እሺ።
እደውላለሁ። ምን ችግር አለ? እሺ ደውልልን፣ ችግር የለም። እሺ እሺ እናመሰግናለን በጣም አይ፣ መልካም እሺ እኔም አመሰግናለሁ። እሺ እሺ